ሄሎ አቤት
ሰላም ነው።
እግዚአብሔር ይመስገን።
እንትን ቲክቶክ ላይ አይተን ነበር መኪና ምናምን።
ምን አይነት መኪና ምን አይነት እኛ መኪና?
ቪትስ 2014 ሞዴል ነበር የፈለግነው።
2014 ሁለት double ወይ ሁለት ስድስት ይኖራል።
ስድስት የለንም። 14ቱ አለ፣ አስር አለን ከፈለክ
አስሩ አስሩን ትነግሪኛለሽ?
46 ይባላል።
አርባ አ።
ስድስት አ
okay፣ አራት ሚሊዮን ማለት ነው። አራት ሚሊዮን ስድስት አራት መቶ ሺህ ሚሊዮን ስድስት መቶ ሺህ ሁለት ሺህ አራት ዋስ የላችሁ የላችሁም እንደዛ?
በ2004 የለንም። አዎ ባንክ ታመቻቻል።
አዎ በእኛ በባንክ አዎ ይመጣ ፈልገን እኮ ባንክ ይቻላል እኮ።
እጃችን ላይ እኛ አሁን ወደ አምስት መቶ ሺህ ብር ነበረ የነበረን ኦኬ
እና የምታማክሪኝ ነገር ካለ አምስት መቶ ሺህ ብር አ ምን ዲፎ እንትን ነው የፈለከው? ዲፎርዲ ሃይሉክስ
ሀይሉክ ሳይሆን ቪትስ ምናምን አናገኝም በባንክ ምናምን በረድ ሊፋ ሊፋን ምናምን ይመችዋል።
ቪትስ አይኖርም።
ዊትስ በአራት የለንም። አባ ስድስት ሀያ ነች ሊፋ ነው አምስት ሀያ አምስት ሀያ አዎ
ስንት ነው የምትባለው? እሺ አንድ ሚሊዮን ነው የምትባለው።
አ እስከ አምስት መቶ ሺህ ካሽ ካመጣህ ቀሪ ይመቻቸዋል፣ ግን የፍተሻ ዋጋ ነው።
ከስንት እስከ አምስት መቶ ስልሳ ሺህ አዎ አ ባንክ ባንክ ይቀበለናል እ
ባንክ ይቀበለናል አይደል?
አዎ ይቀበላቸዋል።
እናንተ ናችሁ የምታመቻችሁልን አዎ
አምስት መቶ ስልሳ ሺህ ብር አዎ
ሀምሳ percent ነው አይደል?
አይ ሀምሳ percent በቃ አምስት መቶ ሺህን cash ካመጣህ ቀሪ ይመቻችልሃል።
እሺ እሺ አናግረው።
እንትን ባንክ የምታመቻችሉን ስንት ፐርሰንት ነው? ይቅርታ
ባንክ ከሰላሳ አምስት እስከ አርባ ፐርሰንት ይመቻቻል።
ኦኬ ስልሳ አምስት ፐርሰንት ከኛ ማለት ነው ወይ አዎ፣ ስልሳ አዎ፣ ፐርሰንት አዎ አዎ ሊዝ ግን አናገኝም።
እ ቢት ወረድ ያለ ማግኘት አንቺ ወይ ዚት የለም በአምስት መቶ አባ አይደል? ሁለት ሺህ አዎ።
አስሩ በጣም ወጣ ከአቅማችን በላይ ስለሆነ እኮ ነው።
አዎ እኮ ቢያንስ ቤት ምናምን ከፈለክ አንድ ሚሊዮን እጅግ ያስፈልጋል።
ነው አዎ እሺ እናት አመሰግናለሁ።
እሺ እሺ